ሄላት ሰላም ጤና ይስጥልን።
ሰላም ነው እናት።
እግዚአብሔር ይመስገን። ዶንኪ ዩቲዩብ ነው።
ዶንኪ ቲዩብ ነው። እንትን ሰኞ ለሚጀምረው ክላችን ትብር ነው።
እሺ ስሞትን ማን ልበል? ይቅርታ
እ? ስሞት ስም ማን ልበል?
ካሱ
እ እ ካሱ ካሱ።
ተመዝግበዋል?
አይ አልተመዘገብኩም።
እሺ ካሱማ።
አይ ገና ሂሳቡን ለማወቅ ነው የፈለግኩት።
አዎ ለ data ፈልገነው ነው። መጀመሪያ ስሞትንና ስልክ ቁጥሮትን አድራሻዎትን ይሰጡኛል።
እሺ ዜሮ ዘጠኝ ሰባ ሰባት
ዜሮ ካሱ ማን ነው ያባት? እሱ ይቅርታ።
ኃይሌ
እሺ ዜሮ ዘጠኝ
ሰባ ሰባት
እሺ ሰባ ሰባት ሰላሳ አምስት ዘጠና
ድጋሚ ሰባ ሰባት ሰላሳ አምስት
ዘጠና ስምንት ዘጠና ስምንት
እሺ እ፣ የት ነው አካባቢዎት?
ወሰን ሄሎ
ምን ላይ ነው ማስታወቂያውን ያዩት?
እኔ አይ ዛሬ ነው የሰማሁት ሬዲዮ ላይ ነው ምን ላይ? ሬዲዮ ላይ። እሺ እ፣ ኦንላይን ነው መማር የሚፈልጉት ወይስ በአካል ነው?
በአካል ነው በአካል እሺ class ኡ እ፣ ለሶስት ወር የሚቆይ class ነው።
ኦኬ ሄሎ ለሶስት እሺ፣ ወር ነው የሚቆየው።
አ በሳምንት ሶስት ቀን ነው።
ኦኬ
በሳምንት የሳምንት- ሶስት ቀን ነው። ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ነው የሚሰጠው።
ከሰዓት
አዎ
okay እሺ
እ፣ እና እ፣ credit hour ኡ እ፣ ሀያ credit hour ነው።
ኦኬ
እ፣ በአንዱ credit hour ሰባት መቶ ሀምሳ ብር ነው። ይሄ ማለት አስራ አምስት ሺህ ነው። ነገር ግን ከ- የካቲት ሀያ አምስት እና ከዛ በፊት ክፍያ ከፈጸሙ
አ discount ይኖሮታል ሰላሳ አራት percent ይሄ ማለት እ፣ ሄሎ
ኦኬ የሰማኝ ነው እሺ ይሄ ማለት እ፣ ምንድነው እንትን የሚሉት እ፣ አስር ሺህ ብር ብቻ ነው የሚከፍሉት ለሶስት ወር
እሺ እሺ እሺ ስለዚህ ነው በቃ total price ሌላ እንትን የለውም አዎ ይሄ ማለት ሰኞ ነው የመጨረሻው ቀን ማለት ነው
አዎ ሰኞ ሲሆን እንደዚህ ነው ያኛው ያልኩት ደግሞ ከዛ በኋላ ለሚከፈል
አዎ
እሺ አመሰግናለሁ እሺ እሺ እሺ ቴንኪው
ዌልካም